ጤና ይስጥልኝ።
Hello ሰላም ነው? Hello ሄሎ፣
Hello እሰማለሁ። ሰላም ነው እግዚአብሔር ይመስገን። ምን እርዳዎት?
አለን። እ፣ የሳንቲም እንትን አገልግሎት ተቋርጧል እንዴ እናንተ ጋር?
አልተቋረጠም። system update የተደረገ ስለሆነ ነው። ወደ Okay ነፋስ update አካባቢ- ነው? አዎ የለም ብዬ ነው እዛ ላይ
አዎ። ሞክሩት፣ ወደ ከሰዓት አካባቢ ሞክሩት። update እያደረገ Okay ይመለሳል።
አዎ ይመጣል።
አመሰግናለሁ።